ጤና ይስጥልኝ። አሪፍ ቤት ለዛኔ ባኮ ምን ልርዳው?
ኦኬ መጀመር መዘግቤ ነበረ። አንድ ቆየ
አስመዝግበው ነበር ደንበኛችን።
አዎ ምንም ቆየ። ግን ብር ሲቢር ላይ ወደ አዲስ ቦርድ ብስ አድርጌ ድምፆት ይቆራርጣል። ደንበኛችን ምን አሉኝ?
ሲቢር ላይ ወደ አዲስ ቦርድ ብስ አድርጌ እሺ ከዛ አልገባኝም። ምንድን ነው ነገሩ? ባላንስ ተቀነሰ።
deposit ነው ያደረጉት?
አዎ ሲቪር ላይ ወደ service board እስካሁን ምንም የለም።
እሺ በዚህ ስልክ ነበር ያስመዘገቡት ደንበኛቸው?
አዎ በዚህ ስልክ ነው ሁሉም ነገር አዝማልቼ፣ ግን ቆየ።
እሺ ደንበኛችን አንድ መስመር ላይ ጠብቆ ሌሎት።
እሺ እሺ ደንበኛችሁ መስመር ላይ ያለው?
አዎ።
ይቅርታ ስላስጠበቅኩት። ስሞት ሀምዲ ነው? ሀምዲ መሀመድ።
አዎ።
እሺ ጉዳዮት ወደሚመለከተው አካል ተላልፎሎታል። በተስተካከለ ጊዜ ደውለን የምናሳውቆት ይሆናል።
አይ ቆየ እኮ።
አዎ እውነት ነው። ከእርሶ በፊት የተመዘገቡ ብዙ ደንበኞች ስላሉ ነው። በየተራ የተስተናገደ ስለሆነ ነው። በተስተካከለ ሰዓት ማሳውቆት ይሆናል። ደንበኛችን ይቅርታ ስለት ስለቆየን እሺ፣ ችግር የለም። ሻይ እሺ። ደንበኛች ሌላ ምረዳውት ነገር አለ?
አይ በቃ ይሄ ብቻ ነው።
ምን አሉኝ? ደንበኛችን ድምፆት ይሄ ብቻ ነው፣ ይሄ ብቻ ነው፣ ይሄ ብቻ ነው፣ ሌላ የለም።
እሺ፣ ስለ ደውሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን